ሄሎ ጤና ይስጥልኝ ቃል ኪዳን ከቤስት ቤት ምን ልርዳው? ሄሎ
ሮ ይሰማል።
እሺ ቤስት ቤት ነው ቃል ኪዳን ነኝ ምን ልርዳው?
ኧረ ቤቲካ ጋር ሁለት መቶ withdraw አድርጌ
እሺ
ከዛም እስከ አሁን አልገባም።
እሺ በ voucher ነው ያደረጉት?
ባቴ ላይ ብር
ሁለት መቶ ብር በቴሌ ብር አይቻልም። ከሶስት መቶ ብር በታች አይሰራም።
አልሰራም።
አዎ ስለዚህ በ voucher ነው ያደረጉት ማለት ነው።
አሁን ብሩም አልገባም። ቤቲካም ውስጥ የለም። እንዴት ያደርጋለሁ?
account history ላይ ገቡና
እ voucher history የሚል አለ ከ history አጠገብ
እህ
ቀኑን ሲያስገቡ እዛ ላይ voucher ኮዱን ያገኙታል። ስለዚህ መልሰው ዲፖዚት ያደርጉት።
እሺ እሺ እሺ መልካም ቀን።